Unit hii sport ነው ባኮ የምንለዳው
ሰላም ሎጋውት ለማለት ፈልጌ ነበርና እምቢ ብሎኝ።
ሞር የሚለው ውስጥ ይገቡና ሎጋውት የሚል አለ።
ሞር
የሚለው ውስጥ ገብተው ሎጋውት የሚል ያገኛሉ መጨረሻ ላይ።
ሞር የሚል ገብቼ እኮ አጥቼው እኮ ነው።
አይ አለ መጨረሻ ላይ አለ ሎጋውት። ከፍ ስክሮል ያድርጉት።
scroll አድርጌው የሆነ privacy policy ምናምን የሚል ይመጣል።
ምን የሚል
privacy policy የሚል ነው ይመጣል።
እስቲ screenshot አድርገው ይላኩ የመጣሉት ቴሌግራም ላይ